ሄሎ ሄሎ ጤና ይስጥልኝ።
ስንት ካሪፍ ቀን ነበር።
ይፈጃል? አዎ አዎ። ስንት ቀን ይፈጃል? እንትኑ ዛሬ statement ኡ? እ፣ አዎ ዛሬ ወይ ነገ ያልቅላችኋል ደንበኛችን።
እሺ እ፣ ግን በ- ወደ account ኡ ብሩ ገብቷል አይደለም?
አዎ።
ሰውየው random customer ስለሆነ አናገኘውም ያን ሰውዬ።
አዎ እ፣ እናንተ ተመላሽ ካደረጋችሁ statement request አድርጋችሁ ተመላሽ የሚሆንላችሁ ይሆናል ብሩ።
እ፣ ወደ account ኡ ከገባ በ አልገባኝም። ቆይ አንዴ ላና ደንበኛችን እ፣ ለማረጋገጥ ከፈለጉ statement request አድርገው መውሰድ ይችላሉ።
አሁን ማድረግ ይቻላል በዚህ በእንትኑ ወይስ
አዎ የሚፈልጉ ከሆነ እኔ ያስተላልፍልዎታለሁ ደንበኛችን።
ወደ account ኣችን ማለት ነው?
አዎ እሺ ምን ውስጥ ገብቼ ነው statement ኡን request ማድረግ ነው?
እኛ request እናደርግሎታለን ደንበኛችን።
እሺ እ፣ ታሳውቁናላችሁ አይደል? እስከ ነገ።
አዎ እናሳውቆታለን ደንበኛችን።
እሺ እሺ እሺ እናመሰግናለን።